Sinabot Community.
Ah, hello. ይሰማል?
Sinabot Community.
እ፣ ድገሚልኛል።
ምኑን?
እ፣ እ፣ ደውዬ ነበር አሁን።
የቴሌግራም ቁጥሩ ነው?
አዎ፣ ልክ ወደ እሱ ዜሮ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰላሳ ዜሮ ስድስት
አዎ፣ የሆነ አይሰራም ቴሌግራም። የእኔ ስልክ ያዥው አሁን አስተካክል። ዜሮ ዘጠኝ እ
ሰላሳ ዘጠኝ እሺ ዜሮ ሰባት
አሁን ከፍተውታል ነው?
አዎ፣ ያ አይታይም ነበር ስልኩና አሁን አስተካክየዋለሁ የቴሌግራም አዎ እሺ።
አ፣
ስንት ብር ነው? አንድ ሺህ አምስት መቶ አዎ
እሺ። ቴሌግራም ላይ ቁጥሮትን ይላኩልን። እዛ ላይ forward እናደርግልዎታለን። መልሱን እ፣ እናሳውቆታለን።
የእኔ ስልክ forward ፖሊስ ኮድ የማደርገው የሚጠቀሙበትን ስልክ እዛ ቴሌግራም ላይ ላኩልን። ከዛ ሲስተካከል እዛው ቴሌግራም ላይ እናሳውቆታለን።
ወዴት ልልከው? ወደ ሰጠሽኝ ስልክማ invite ነው የሚለው እንጂ ቴሌግራም account የለውም ነው የሚለው።
አሁን እኮ ይግቡና የላክንሎት ሜሴጅ አለ።
ቴሌግራም አ እሺ፣ እሺ።